አሎ
ሰላም ጤና ይስጥልኝ።
አቤት።
ሀይደር
hello አ፣ ሀይደር አቤት።
ከኢትዮ ቺክን ነበር የደወልኩልህ ከ customer care team።
እሺ አንድ customer ኣችን ቅሬታ ያቀረበ ነበር። ክብሩ ድረስ የሚባል customer ኣችን ማን ነው?
ከ- ክብሩ ነው ስሙ። ክብሩ ድረስ
ክብሩ ማን ድረስ
እ ክብሩ ድረስ
ብሎ
እ?
ምን ብሎ እ፣ እ፣ የክብሩ ክትባት?
vaccine አዎ፣ አዎ፣ vaccine እ፣ ከ- ክትባት ከብሎበት- ተሰሩለታል። አሁን እንትን እየደወልኩላቸው ነው ሰርታችሁ ስጡት ብዬ እሺ እቺው እንትን ስኪው ነበር ል- ል- ልልክላቸው አሁን ገና ከመስክ እየገባሁኝ ነው።
okay።
ይወስዳል ስለዚህ ደርሰዋል አይደለ?
ሰርቼለታለሁ።
ጥሩ።
እሱም እ፣ ረስቶት ነበር የቆየ ነው ግን እሱም ያው ትቶት ነው። አሁን እኛ ያው አሁን ክትባት እነሱ ሲፈልጉ አይደል እንትን የሚሉት እንቁላል ጣዩ ዶሮዎች አሉት አዎ፣ አዎ፣ ቅድሚያ አላስገባሁትም ማለት እኛ ያው ሆኖ order መፈለግ ላይ ነበርን።
እህ፣ ግን አንዴ አንዴ ይደውልና ይቆማል። የሰጠኝም መረጃ እንትን ብሎ ነበር ሰሞኑን ልኮልኝ እህ።
ሰራሁለት። አሁን አዲስ አበባ ልክላቸውና ይወስዳል።
okay እሺ። ስለዚህ ምናልባት በእጄ ይዤዋለሁ። ይኸው ለ- ለእነ እንትና ልክላቸዋለሁ ለእነ ሊዲያ በጣም ጥሩ። ምናልባት እ፣ ደንበኛውን update ማድረግ ትችላለህ?
እ?
እ፣ update ማድረግ ትችላለህ? እሱ እንደ ደንበኛችን ነገ ደወልኩለት፣ ነገርኩት። እንገናኛለን እኮ በአካል okay okay
አንዴ አምስት መቶ ሳ- ቦቫንስ አዘዘ ወሰደ። ከዛ በኋላ customer ነትም አቆመ። ግን ክትባት አስገብቶ እህ፣
ቆይቷል እኮ አንድ መ- እንትን በሁለተኛ ወር ነው ምናምን ነው ያስገባው። ይሄ በሀያ ሀያ አራት ማለት ነው።
እህ፣ ትቶት ነበር ሰሞኑ። እኔ የሆነ ሐዋሳ በሆንኩበት ደወለ፣ ረሳሁት።
እህ።
አሁን ከትላንት ወዲያ ሰርቼዋለሁ። አሁን እልክለታለሁ ስለዚህ በስንት ጊዜ ውስጥ ደርሰዋል?
እ በስንት ጊዜ ውስጥ ደርሰዋል?
ይኸው አሁን ከሰሩለት ነገ ጠዋት መውሰድ ይችላል። አሁን ይሰሩታል እነሱ።
ጥሩ እሺ፣ urgent ስሩ ትላቸዋለሁ።
ጥሩ እሺ። አመሰግናለሁ በጣም መልካም እሺ እሺ